hello
አቤት
ጤና ይስጥልን ፍሬዎት ነኝ ከ Best Bet ነው የምደውልልህ እሺ ነበር
እ የምትፈልገውን አንዱን ብቻ መርጠህ ላክልኝ ሁለቱም ከሆነ እሱን እሱን ላክልኝ እሺ አሁን የላክልኝ በጣም ብዙ ነው አይ የኔ ብዙ ናቸው ታውቂያለሽ ለዚያ ብዙ እንትን እንዳልኩ
በዛ ላይ ደግሞ አሁን ለምሳሌ አስር ጨዋታ አለ እንበል አንዱ ቲኬት ላይ እ ከዛም total odd ብሎ የሚያስቀምጥላችኋል አይደለ አዎ እም፣ መጨረሻው ጋር ለምሳሌ total odd ብሎ ሰላሳ ሊል ይችላል ሀምሳ ሊል ይችላል ከዛ ቀ- የ- የእያንዳንዱ odd ደግሞ አለ ከዛ አዎ።
ቀይ ቀይ የበራውን እ ለ tota- total ኡን ቀይ ለበራው ታካፍላለህ እሺ ለምሳሌ total odd ኡ ሰላሳ ቢሆን ቀይ የበራው ሁለት ነጥብ ዜሮ ቢሆን ሰላሳውን ለሁለት ነጥብ ዜሮ ሳካፍለው ስታካፍል ከሀያ በላይ ከሆነ የመጣው odd- እም፣ ተመላሽ አለ ማለት ነው እ ከሀያ ካነሰ ግን ተመላሽ አይኖረውም
አይ ምንም እኮ አናውቀውም ለዛ
እንደሱ ደንበኛ አድርግ ደንበኛ እሺ ደንበኛ ስለሆነ ብዬ ነው። እሺ ችግር የለውም እንደሱ አድርገህ ሞክረውና ከሀያ በልጦ ተመላሽ ያልሰጠን ካለ cashier code ኡን ላክልን የእሱን ብቻ
እሺ አይ ብዙ ናቸው አላ- እንትን አላቸው እስኪ ለማንኛውም እንቻለው ከቻልኩኝ ልክ ልሻል በሞባይል ስለምጠቀም ኦንላይን ስለምቆም አለ ሁሉም ጋር አለ ትኬት ነንበሩ አ- ኦንላይን እያንዳንዱን ስለምቆም- ክፈታውና እዛው ማየት ትችላለህ ችግር የለም። እሺ እሺ መልካም ቀን ሁልጊዜ አይለ አገልግሎታቸው እሺ እሺ
ይገዛላል ተገዛ እሺ ደህና ዋል